ጤና ይስጥልኝ ላንሴ እንጂ መስከረም ነይ ጤና ይስጥልኛል።
ሄሎ ሄሎ
ጤና ይስጥልኝማ።
አብሮ ይስጥልኝ
እንደው በእናትሽ በእናትሽ ይይሻል። ይኸውልሽ መብራት ጠፍቶብን ሰፈራችን ብስራተ ገብርኤል በታች ወረዳ 23 ጤና ኧረ የሆስፒታል ስልክ ነው ላንሴት ብሔራዊ ሆስፒታል ብያለሁ እ እ የሆስፒታል ስልክ ነው
ዘጠኝ ዜሮ አምስት የሆስፒታል ሆነ እንዴ?
ዘጠና ዘጠኝ ዜሮ አምስት ነው ይሄኛው ላንሴት እ።
ሆስፒታል ብዬም ነበር መጀመሪያ ያነሳውን እሺ የእኔ ቆንጆ እሺ እሺ